ሄሎ
ሄሎ አቤት
ሰላም ከችሎት ነበር ወሎ
ቄስ ምን ለመመስል
ማውጣት
አዎ ይሰማኛል ሄሎ ሄሎ
አቤት ቺፕ ቺፕ ላይ ጌም ተጫውተው አሸንፈው ነበር አይደለ?
አዎ አዎ
እሺ የት ነበር ሎኬሽን የሞሉት?
ማለት ቆይ ለሞባይሉ ትምህርት ቤት ሄዷል እኔ እናቱ ነኝ
እሺ የት ነው location ይንገሩኝ።
አሁን ይመጣላ ደውለሽ ታናግሪ ወዴ
እ፣ እርስዎ ጋር ነው አለ ያለው?
አዎ እኔ ጋር ነው ያለው ልጁ እኔ ጋር ነው ያለው ትምህርት ቤት ሄዶ ነው
እኮ ይንገሩኝ፣ location ያሉበት ሰፈር ይንገሩኝ ስሙን።
ቀጅማ ነው ቀጅማ ደብረ ዘይት ቀጅ ደብረ ዘይት
እሺ እሺ፣ check ለማድረግ ነው። እሺ እናመሰግናለን።
እሺ እኔም አመሰግናለሁ እሺ
እሺ።
እሺ